Hello hello አቤት ይሰማኛል። መሰረት ነኝ። ምን ልታዘዝህ?
መስሚልኝ ነሽ ምንም እግዚአብሔር ይመስገን።
ዜሮ ሁለት ሰማንያ ስድስት
ዜሮ ሁለት ሰማንያ ስድስት ምን ሆነብህ?
complete ride ስም ማን ነው?
ሰይድ በድሩ እሺ ሰይድ። እሺ እና እና ሌላም ልንገርህ ሌላም order አለ? እሺ ዜሮ ሶስት ዜሮ ዘጠኝ ደግሞ pin አድርግልኝ ዜሮ ሶስት ዜሮ ዘጠኝ አዎ።
እሺ እሺ እሺ ሰይድ